አይ ተወጡም hello hello
አቤት hello ገደብ ሰላም ነው።
እግዚአብሔር ይመስገን። ምን እንርዳዎት?
አሁን ከሀበሻ ላይ withdraw አድርጌ የነበረ ወደ ቴሌብር አልደረሰኝም እስካሁን እ የቴሌብር ስልክ ቁጥርን ትነግረኝ?
እ የስልክ ቁጥሩ የቴሌብር ስልክ ቁጥር ትነግረኝ? አዎ እሺ አርባ ሶስት አርባ ሶስት ሰላሳ ሰላሳ ሰላሳ ሁለት ሰላሳ ሁለት ሰላሳ
ሰላሳ
ዘጠኝ
ዘጠኝ አርባ ሶስት ሰላሳ ሰላሳ ሁለት ሰላሳ ዘጠኝ አ አ እዚህ ቁጥር እኛ ጋር የመጣ withdraw የለም። በቻፓ ነው withdraw የጠየቁት?
አዎ በቻፓ አይ እኛ ጋር የመጣ የለም። እሺ እነሱን ደውሎ ይጠይቋቸው። approve ሳያደርጉት ቀርቶ ሊሆን ስለሚችል ማን ማን ጋር ሀበሻ ሰላሳ ጋር አዎ ሀበሻ ወጥ አለው ሀበሻ ስልክ አላቸው?
አዎ ንገሩት እሺ ደስ ይለኛል።
ዜሮ አርባ ዘጠኝ እሺ አ እሺ ዜሮ ዘጠኝ አርባ ዘጠኝ አስራ ሁለት እ ስንት አስራ ሁለት
አስራ ሁለት
እ አስራ አራት አስራ አራት እ መጨረሻው ዜሮ ስምንት ዜሮ ስምንት አዎ እሺ እሺ።
አመሰግናለሁ